የሚለው ጤና ይስጥልኝ ማሽን ቴሌክስ ነው።
Hello hello፣ አቤት አይሰማም።
ደህና ነሽ?
ሰላም እግዚአብሔር ይመስገን።
እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን። ዋሽንግተን የህክምና ማዕከል ነው። ምን ልርዳዎት
ይሁን ሰው ታሞ ነበር፣ እ
ሰው ታሞ ነበር።
እሺ
የት
አድራሻችንን ፈልገው ነው።
እ?
አድራሻችንን ፈልገው ነው።
አዎ ቦሌ ሩዋንዳ፣
እ?
ቦሌ ሩዋንዳ።
እሺ እሺ
አ- አሁን አንቺ ደህና ነሽ?
እኔ ደህና ነኝ።
የት- የቱ ነሽ ነው?
እኔ ስራ ሆኜ ነው። ዋሽንግተን የህክምና ማዕከል ነው። አውቀዋል የት እንደደወሉ?
አዎ አውቄ- አውቄዋለሁ።
እኮ ሆስፒታል ነው።
እሺ እሺ